દો તો. እኔማ ለብርድ ቅርብ ነኝ። በረዶ ሰርቼ ሄሎ፣ ጤና ይስጥልኝ። ከችፕችፕ ነበር ደውልሎት እ ድንች order አድርግ ነበር የአምስት ቀን የአምስት ቀኑን ድንች order አድርገውን ነበር በቀን የሚመጣ ማለት ነው። እና delivery ቱ እሁድ ነው። እሁድ መረከብ ይችላሉ እርሶ?
እሑድ አለ።
ስለዚህ እሁድ መረከብ ይችላሉ።
አዎ፣ እሺ፣ እሺ። እሱ ለማድረግ ነው እሁድ እልክልዎታለሁ። እሺ፣ መልካም